ጤና ይስጥልኝ ወጣት ይስሐቅ ነኝ። በምን ልርዳዎት?
አይ ይሄንን እንትን የራዲዮ ስርጭትን ለመመልከት ፈልጌ ነበር።
የራዲዮ ስርጭት ለመመልከት ስልሳ ዘጠና ሁለት ስልሳ ሁለት ላይ ትደውይና አንድ ቁጥርን ትጫኛለች ለሬዲዮ።
የቀረሱ ወይስ ለአንዴ
በሀያ አራት ሰዓት ውስጥ አንድ ጊዜ ለሰላሳ ደቂቃ ነው የምትመዘገቢ።
እሺ፣ በሀያ አራት ሰዓት ውስጥ ሰላሳ ደቂቃ ብቻ ነው።
አዎ
እም፣ ሰላሳ ደቂቃ ነው ማለት ነው በአንድ ቀን አዎ።
መጠቀም የሚቻለው።
አዎ አዎ። እና በአንድ ውስጥ አንድ ስትጫኝ አራት የሬዲዮ አማራጮች አሉ። next next እያልሽ የፈለግሽውን የሬዲዮ ፕሮግራም እየተመቸሽን አዳማጭ ያለች
እሺ፣ አመሰግናለሁ።
ስለተወሩ እናመሰግናለን። መልካም ቀን።
እም፣ ስለሆነ